ሄሎ ሰላም ጤና ይስጥልኝ ሚስት ቤት
አሎ ደህና ይስጥልኝ።
አቤት ይስጥልን
ሰላም ነህ ሲስተር?
እግዚአብሔር ይመስገን እንዴት ነህ ሰላም ነህ? ትላንትና ለቀናል ያላችሁ አምስት ሺህ ብሩ እሺ ባንክ ቤት ውስጥ ነኝ እና ጠይቄ የለውም ባንድ- ባንዲንግም የለውም አልገብ- አካውንት ላይም አልገባልኝም።
እሺ ቤት ቤት ቁጥር አይንገረኝ እስኪ
ቤት ቤት ቁጥር ዜ- ዜሮ ዘጠኝ እህ ሀያ ዘጠኝ እህ ዜሮ ዜሮ እህ አስር ስልሳ ዘጠኝ ትናንትና ነው አምስት ሺህ ብር አዎ
እሺ ቆይ።
ለቀናል ያለ አላችሁ
ዘጠኝ በሚለው ነው ወይስ ዜሮ ዘጠኝ በሚለው
ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዜሮ
ትናንትና ነው አምስት ሺህ ብር አዎ አምስት ሺህ ብሩ ባንክ ቤት ውስጥ ነኝ ነው
እሺ እነሱም ጋር ጠይቄ pending ም የሆነም የለም አካውንትም የገባ ነገር የለም አለኝ እና እንድትለ- እንድትለቅቁልኝ ተባብሩኝ በእናትህ ቆይ አንዴ ትናንትና ነው አይደል ያደረግከው አዎ ትላንትና ነው sister አንድ ጊዜ ብቻ ነው አምስት ሺህ ብር withdraw ያደረግከው
አዎ አምስት ሺህ ነው withdraw ያደረኩት እኮ አንድ ጊዜ ብቻ
አዎ አንድ ጊዜ ነው አብዲ መሀመድ መሀመድ አዎ አብዱ መሀመድ ማለት አንድ ሺ ሰላሳ አምስት አርባ አንድ አንድ ዜሮ አራት አርባ ስድስት መቶ አምስት ዜሮ አዎ
ይሄ ትክክለኛ አንተ የባንክ አካውንት ነው አሁን ነው ነው ይሄ እስቲ ንገረኝ
አንድ ሺህ እህ ሰላሳ አምስት እህ አርባ አንድ እህ ዜሮ አራት እህ
ስድስት ዜሮ አምስት እኮ ገብቶልሃል እኮ እሺ
ገባልኝ።
አዎ ገብቶልሃል
ትናንትና እንደዛ ብላችሁ አሁንም እስካሁንም አላገኘሁትም። ይሄ አይ እስቲ አሁን ሄደህ check አድርጋቸውና እኔ እንደገባልክ ነው እያሳየኝ ያለው እሺ
እሺ፣ ለሱን ሊያቀበለው አዎ አዎ እሺ እሺ
እሺ ሄሎ
ወይ ወይ አዎ፣ እሺ እያቀበልኩ ነው። ባላንስ የለም ወሪያ ወላል